hello አቤት ሰላም መልሼ ደወልኩሎት ከቺፕቺፕ okay አሁን እሺ አሁን ጀሚላን አውርቻት ነበር እና እሺ።
system አስቸግሯት ነው የንግድ ባንክ ስለዚህ እሷ ያለችው ልደታ ነች እና ይመስለኛል እርሶም ልደታ ኖት አዎ አዎ።
እሷ ያለችው ልደታ ኮንዶሚኒየም ነው
ኦኬ እኔም እዛ አካባቢ ነው በቃ ስለዚህ ይደውልልኝ እኔ ማቀበል እችላለሁ ብላለች
ከእናንተ መጨረሻ አልችልም ሌላ እንትን ከሚል
እኮ አሁን እኛ እ፣ ምንድን ነው ማድረግ የምንችለው በቴሌ ብር ወይም በ CB ነው ተመላሽ ማድረግ የምንችለው እኮ በቃ ወደ እናንተ ገቢ ታድርገውና ለእኔ በ CB አድርጉልኝ ስልሽ እኔ በቃ ወደ- እሺ እሺ በቃ እንደዚህ ይሻለኛል።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን በቃ እሺ